የደስታዬ ብርሃን ሁሉን ያደለሽ የምስጋናው አንቺን ለኔ ያረገሽ ኑሪ በልቤ ተደላድለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላድለሽ መድኃኒቴ ነሽ ሰላም አለሽ የደስታዬ ብርሃን ሁሉን ያደለሽ የመስከነው አንቺን ለኔ ያረገሽ ኑሪ በልቤ ተደላትለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላትለሽ መድኃኒቴ ነሽ መድኃኒቴ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽ አንቺ ለኔ ነው የተፈተሽ የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ከጎንሽ ርቄ እስከ ምድር ጫፍ ብጓዘኝት በቃ መንገዴን ፍጹም አልስትሽ ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ ፍቅር ፍቅርሽ ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ ፍቅር ፍቅርሽ ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ ፍቅር ፍቅርሽ የደስታዬ ብርሃን ሁሉን ያደለሽ የመስከነው አንቺን ለኔ ያረገሽ ኑሪ በልቤ ተደላትለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላትለሽ መድኃኒቴ ነሽ ሰላም አለሽ ንጹህ ስሜት የስጋ ክፋይ ያህል ቀረሽ አንቺ ስንደናት ዳግም አለሽ ሳዝን ስከፋ ፍቅርሽ ከጎኔ አለው የሚለኛ ጭንቀቴን ገፎ ያረጋጋኛል እስከ ዘላለም አብረን እንኑር ፍቅርን ተላብሰን ሐዘን ደስታዬ ባንቺው ይወሰን ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ ፍቅር ፍቅርሽ ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ ፍቅር ፍቅርሽ ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ ፍቅር ፍቅርሽ ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ ፍቅር ፍቅርሽ ሰላም አለው ፍቅርሽ ሰላም ሰላምሽ ፍቅር ነው ተፈጥሮሽ